ይስጥልኝ ባንክ አብሮ ይስጥልን። ይሰማል።
እግዚአብሔር ይመስገን።
እንዴት አደርሽ? ስራ ጥሩ ነው።
አዎ አዎ፣ ትንሽ ወጣ ነበር።
ባንክ የቆዳ ክሊኒክ
እሱ ብቻ ነው የምታናግረው ታው?
እ እሱን ብቻ ነው የምታወሪው?
አቤት ምን አሉኝ? ምጽወት አይሰማም።
እሺ፣ አሁን ይሰማል።
እሺ
በደንብ ይሰማል።
አዎ ይሰማኛል። ባንክ የቆዳ ክሊኒክ ጋር ነው የደወሉት በቃ በሱ ፍቃድ አደንግጬ እ
በሱ ፍቃድ ነው ያደንግጬ ቼክ ላደርግ ብዬሽ ነው።
በሱ ፍቃድ አዎ